hello አቤት።
አዩት አይደለ? ልኬልዎታለሁ።
እሺ አሁን አያለሁ። በቃ አሁን አያለሁ።
ይኸው ይኸው ሁለ- ሌላም ስላለ ነው። አንዴ በደንብ ያመጡኛው group አለ፣ ቦታ አለ። ይሄ ግን የግል user name ነው። እሺ ይሄን አሁን የላኩሎትን ኮፒ አድርገው እዛ ላይ search ሲያደርጉት promo ብሎ ራሱ ይመጣል። ኢትዮ መቶ ሰላሳ promo ብሎ ራሱ ይመጣል። ሲነኩት የግል ነው። ውስጡ ላይ ደግሞ bio ላይ ኮከብ መቶ ሰላሳ ኮከብ አንድ መሰላል ብሎ የተጻፈው ነው የኛ። ሌላ ላይ እንዳይልኩት ነው እየነገርኩት ያለ።
እሺ እሺ ልጄ አየሽ።
እንዲህ ካሉት ደግሞ ይደውለው ያሳውቁን። አሁን ዛሬ ካላኩ ነገ መሸለም አይቱን እኔ ሁሉም ነገር ሁሉም ነገር ዝግጅት ጨርሻለሁ። ወረቀቴም ሁሉም ነገር አስገብቻለሁ።
እሺ ላኩ።
እሺ እሺ እሺ